ጤና ይስጥልኝ ሁሉ ስፖርት በኩል ልርዳዎት?
ሁሉ ስፖርት እንትን account ነበረኝ log out ብዬ ወጥቼ ተመልሼ እገባለሁ ስል እምቢ አለኝ። እንትን ኦቲፒ ነው እ OTP ነው እምቢ ያሉት?
አዎ አልመጣል ስንት ላል ግን አይመጣልኝም።
እሺ እያስተካከልን ስለሆነ ነው ይጠብቁ። ይላክሎታል በኋላ እ
እስከ በኋላ ይላክሎታል እያስተካከልን ስለሆነ ነው
እሺ በዚሁ ስልክ ነበረ።
እኮ በኋላ ቆይቶ ይሞክሩ።
እሺ እሺ